hello
hello፣ ሰላም ነው?
ሰላም ጤና ይስጥልን Best Bet
ትናንት deposit አድርጌ ነበር እና እስካሁን አልገባም። እንትኑ deposit አድርገሃል ይላል፣ ግን መቼ ነበር እዛ ላይ ያደረገው?
balance ላይ አያደርግም። ዜሮ ዘጠኝ አስራ ሶስት እሺ ስልሳ ሰማንያ ሶስት ሀምሳ ሁለት
እሺ ቆይ check አድርግ። ስንት ብር ነበረ?
መቶ ብር
እሺ ሄሎ
አቤት።
አዎ አሁንም ፕሮሰስ ላይ ነው የሚለው ትንሽ እ?
process ላይ ነው የሚለው
እንዴ ምን ቆየ እኮ አዎ ወጣና ትንሽ ምን- የኔትወርክ ችግር አጋጥሞን ስለነበረ እ፣
ይስተካከላል እሺ አሳውቀናል
እሺ ጥሩ እሺ።
እሺ መልካም ምሽት